ሄሎ ሄሎ
ማኪ መጣው እንዴ ልቀር ሌላ እ? ሰማኛል። ሰላም ነው እናት? ሄሎ እግዚአብሔር ይመስገን።
እንደው በህይወቴ በጣም ትልቅ መከራ ውስጥ ሆኜ ነው። እንደው በተቻላችሁ አቅም እንደው የእሸቱን ብታገናኙኝ እናት። ልጅም እ?
እኛም እንደ አዲስ የበጎ አድራጎት ጉዳዮችን እየመዘገብን አይደለም።
የበጎ አድራጎት አዎ እ?
እንደዚህ አይነት ጉዳዮችን አሁን እኛ እያስተናገድን አይደለም። ከዚህ በፊት የተመዘገቡ ሰዎችን እየሰራን ስለሆነ